ሄሎ ሄሎ ሄሎ ሄሎ ይሰማኛል?
እ
እሺ Donkey Tube ላይ ነው የደወልሽው የሚታዬ። ሄሎ
ሄሎ
ምን ልርዳሽ? ምን ፈልገሽ ነው የደወልሽ?
የት ነው ያላችሁ?
ኢትዮጵያ
የት ኢትዮጵያ?
ኢትዮጵያ ነዋ። ምንድን ነው? ምን ፈልገሽ ነው?
በስልክ አይቻቸው አሁን ደውዬ
አረ
እ እሺ፣ አሁን ሌላ ስልክ እየተደወለልኝ ስለሆነ ስለደወልሽ እናመሰግናለን። አንቺም ቻው፣ ደህና ሁኝ። እሺ፣
እሺ እሺ፣ ቻው።
አንድ ሺህ ብር ልትሰጥኝ እፈልጋለሁ። ሄሎ ሌላ ጊዜ ደውይልን። እሺ፣
መች በዚህ ስልክ ደውለሽ ታውቂያለሽ?
ስልክ እየተደወለልኝ ስለሆነ ሌላ ጊዜ ደውይ። መልካም ምሽት ይሆንልሽ።
እሺ አዎ።